Hello
አቤት ጤና ይስጥልኝ። ሰላም ነው አለን። ትላንትና አንድ ከኔ account ላይ በሌላ ስልክ መጀመሪያ ተደወለና
እሺ
ኮድ አስገባ ተብዬ ሁለቴ መጀመሪያ text ላኩልኝ፣ አጭር text አርባ ስድስት ዘጠኝ ምናምን የሚል ማለት ነው።
እሺ
ከዛ ሌላ- ያኛው ስልክ የተ- እንትን ያለው ከነዳጅ ድጎማ ነው ምናምን ምናምን ብለው ነው የደወሉት። የሳፋሪኮም ነው እና እንልክላቸዋለን ኮድ አስገቡ ብሎ ሁለቴ አምስት ሺህ አም- አንድ መቶ ሀምሳ ብር ሁለት ሺህ አንድ መቶ ሀምሳ ብር እ፣ ቆርጠውብናል።
ከምን ቴሌብር ቁጥሯን ይንገሩኝ።
እ?
ቴሌብር ስልክ ቁጥሯን ይንገሩኝ።
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ